Hello hello፣ ጤና ይስጥልኝ።
ወይ ከችፕችፕ ነበር የደወልኩት እሺ
driver ኡን ደውዬ አናግሬው ነበር።
አ የእርሶ ስልክ አልሰራም ብሎት ነበር። የሀቢቢና
ሀቢብና ጋርም ደውሎ- ሊያስ አ እነሱ ጋርም ደውሎ ስልኩ አልሰራም ስላለ product ኡ ተመልሷል።
አይ ኔትወርክ ሊሆን ይችላል። እኔ አላውቅም። ሶስታችንም አልዘጋንም።
አዎ ብቻ ግን እዚህ ማሳውቆን ነበር።
አ፣ ከዛ የሀቢብና የሊያ ስልክን ጠይቆ ነው ላ የደወለው። ከዚህ አ፣ እምቢ ብሎት ነው። ለነገ መረከብ ከቻሉ ነገ አሰጣለታለሁ።
አይ ነገ ሳይሆን በቃ ሰኞ እዛ ሰኞ ቢሮዬ ነው ቢሮዬ ነው። አዎ በቃ ችግር የለም። ሰኞ እንዲህ ይመጣሉ ታደርጋለሁ ስራ።
በቃ ለሰኞ አድርግልኝ።
እሺ፣ እሺ፣ መልካም እሺ